እንደዚህ አድርጌ እኮ አምጥቼው ነው አምጥቼ እዚህ ጋር እዚህ ጋር ቃል ምናምን የሙሉ ጥልጥ ገብቼ ነው።
ሄሎ ሄሎ
ቤት ሰላም ከችብችብ ነበር የምደውልልዎት።
እሺ፣ እሺ።
ይቅርታ ፓይናፕል አልመጣልኝም ብለውን ነበር።
አ
አስራ አንድ ነው አይደለ? አስራ አንድ ፒስ
አራት አ፣ ስምንት እ አስራ አንድ ነው እንደ አይደለ?
አጠቃላይ የ group
አይ አራት አራት አምስት ነው ማየት ይችላለሁ። exactly እንትን አላልኩም ግን እ፣ ስምንት አስራ ሶስት መሰለኝ። አዎ እ፣ ሁለት አስራ ሁለት ስድስት ማለት ስድስት አስራ አንድ ትክክል ትክክል አ፣ ትክክል አስራ አንድ ገነትና መብራቱ አሉ እርስዎ ጋር ትክክል። ገነት ሁለት መብራቱ አምስት አምስት እርስዎ መኮንን ደግሞ አራት አራት አዎ ትክክል። አዎ ስለዚህ ነገ ነገ እንዲመጣልዎት ነበረ መልካም እሺ።
ቸርችል ነው የሚመጣው አዎ አዎ ቸርች እንዳለ CPO የሚሄዱት አዎ አ፣ እሺ እሺ driver እሺ ሲደውል እሺ ያንሱላቸው መልካም እሺ thank you እሺ እሺ መልካም ምሽት እሺ አሜን ቻው